ደስታ አምቡላንስ ደስታ አምቡላንስ ሄሎ አምቡላንስ አይደለም የደወሉት፣ ተድላ አምቡላንስ ነው የደወሉት።
ተድላ አምቡላንስ ነው። ይቅርታ ልጆቼ ከቲቪ ላይ አይቶ የእናንተን ስልክ ቁጥር እየተጫወቱ ሆነ። ይቅርታ ልጠይቅ ነው።
እሺ እሺ፣ ችግር የለም።
እንደዚህ አይነት ነገር ሲፈጠር ይቅርታ ልጆቼንም እመክራለሁ።
እሺ
ኢትዮጵያውያን ዜጎች ስንት ስንት ኢትዮጵያውያን ዜጎች የእናንተን በሚፈልጉበት ሰዓት ልጆቼ እንደዚህ አይነት ነገር በማድረጋቸው በጣም እያፈርኩ
ችግር የለም። ሌላ ጊዜ ስልኮትን ያዙ ወይ ከልጆት ያርቁ።
እሺ እሺ፣ ስለደወሉ እናመሰግናለን።
አሜን።